ጤና ይስጥልኝ ኢቴስ የበረራ መረጃ ማዕከል በኩል የምንረዳውት
ትኬት ማቁረጥ ፈልጌ ነው።
ይቻል ከየት ነበር የፈለጉት?
አመሻ ድሬዳዋ
ምን አሉኝ?
ድሬዳዋ አመሻ።
ወደ ድሬዳዋን የፈለጉት?
አይ ወደ አዲስ አበባ ከድሬዳዋ ወደ አዲስ አበባ
ለመቼ ነው የፈለጉት?
ለነገ
እሺ ያየሁት እሺ ለምን ለስንት ሰው ነበር የፈለጉት?
እ ለአንድ ሰው እሺ ከድሬዳዋ ወደ አዲስ አበባ ነው ከአዲስ አበባ ወደ ድሬዳዋ?
ከድሬዳዋ ወደ አዲስ አበባ እሺ ደርሶ መልስ ነው ወይስ ሜጃ ብቻ ነው የፈለጉት?
አይ ብቻ ለ- ለመድረስ እሺ ለነገ ለአንድ ሰው ከድሬዳዋ አዲስ አበባ ሜጃ ብቻ
እ? አዎ መሄጃ ብቻ ነው።
እሺ ያየሁት አንድ ረጌ ጠብቁ
እ?
እሺ እ- እንደሚያሳየን ሁሉም በረራዎች ሙሉ ናቸው እ-
ነገ እ- እ- እ- ለነገ ምንም የለም ቦታ
ነገ ምንም አይነት በረራ እያሳየን አይደለም። በረራ የሚጀምረው ማክሰኞ ነው። ቀጣይ ሳምንት ማክሰኞ። እስከዛ ድረስ ያሉት ቦታዎች ሙሉ ናቸው።
ሳምንት ሙሉ
አዎ ያው የበዓልም ሳ- ሳምንት አይደል? አብዛኛው ሰው
አየ በቃ እሺ። ምንም የለም ቦታ ማለት ነው።
አዎ አሁን ላይ እንደሚያሳየን ምንም አይ- እንትን እያ- እያ- እያሳየን አይደለም።
እሺ እሺ